ጤና ይስጥልኝ አሊባባ
እንትን khaki Land Cruiser post አድርጋችሁ ነበር።
ካኪ
አዎ ማይ khaki color Land Cruiser ስንት ሞዴል?
ሁለት ሺህ ዘጠኝ ሁለት ሺህ ዘጠኝ
ሁለት ሺህ ዘጠኝ እሱ የለንም አሁን Land Cruiser አባት አስራ ዘጠኝ ዘጠና ነው Land Cruiser ያለን እ እ አስራ ዘጠኝ ዘጠና ነው ያለን Land Cruiser
OK አስራ ዘጠኝ ዘጠና ነው።
አዎ በኮብራ ሁለት ሺህ አምስት ምናምንስ ይኖራል?
የለንም በኮብራው አስራ ዘጠኝ ዘጠና ዘጠኝ ነው ያለን
ባሌስትራ ነው spring ነው
ኮብራ በኮብራው አስራ ዘጠኝ ዘጠና ዘጠኝ ነው ያለን OK እሺ እሺ እሺ እሺ